ትምህርት ቤት
ጤና ይስጥልኝ።
ሰላም ጤና ይስጥልኝ።
ውድ እህቴ እንዴት ነሽ?
ሰላም ነው?
አሉ ማሻአላ።
እሺ እሺ ምን ልርዳ?
ይህ አሁን እ፣ እንትና ይሄ ይሄን አካውንት እየጨረስኩት ነበርና እሺ
ፎቸር ብዬ እ፣ ከዛም ቁጥሩ ሳይጻፍ
ብዙ አድርገና በቦቸር አ፣ voucher ነው ያ- ያ- ያስወጣው የእኔ ቁጥር ቤስት ቤት ስልክ ቁጥሩ የደወልክበት ነው?
አ
ስንት ብር ነው?
መቶ ሀያ አምስት መቶ ሀያ አምስት ብር።
አ
እሺ ቆይ አንዴ ልሂል። ዛሬ ነው አይደለ?
አ፣ አሁን ነው በዚህ ሰ- ከ- ከአምስት ደቂቃ በፊት ነው።
ዘጠኝ ነው ዜሮ ዘጠኝ ብሎ የሚጀምረው አ፣ ከ- አ፣ አ፣ ከዛ ቁጥሩ ሳይጻፍ ነው እንትና screenshot ብዬ እ፣ እ፣ መለሰብኝ።
እሺ ቆይ አንዴ ጠብቀኝ ልየውና አ ስንት ብር ነው አልከኝ? መቶ ሀያ አምስት ነው።
መቶ ሀያ አምስት ነው ያስወጣው እ፣ voucher ያደረገው እም፣ ይኸውልህ እ፣ እም።
voucher እም፣ በ voucher withdraw ሲደረግ ቤስት ቤት ሱቅ ላይ ሄደህ ብር መውሰድ ትችላለህ።
አ ቤስት ቤት ሱቅ አለ እናንተ ጋር
አይ እ?
እኛ እኛ እኛ ጅግጅጋ ነው።
ጅጅጋ አለ እኮ ጅጅጋ ዩኒቨርሲቲ ቢጫ ፎቅና እ፣ አዎ።
ጅጅጋ ዜሮ አምስት shop አለን።
እሺ ከዛ በ- በብር ተገኛለህ?
በብር ይቀየራል። አዎ መጀመሪያ account history የሚለው ውስጥ ገብተህ voucher history የሚል አለ እና አዎ።
ዛሬ ኮዱን ታገኛለህ። እሱን ኮድ ሰጣቸውና ብሩን መቀበል ትችላለህ።
አዎ። ግን አሁን እኔ እንደ voucher ነው የምፈልገው።
እንደ voucher ማለት መመለስ ነው የምትፈልገው ወደ ቤስት ቤት account
አይ አ፣ የ voucher ቁጥሩ
ቁጥሩን የት መሰለህ የምታገኘው?
አ፣ account history ውስጥ ግባና ለ- ሌላ ቁጥር ሌላ ቁጥር ነው የ- የ- የ- ያገኘሁት እንጂ እ፣ የ voucher ነገር አንድ shop አለ አይደለም? አንድ እ፣ እ?
የፎ- አ- አንድ ለምሳሌ ቁጥር እና አንድ እ፣ አዎ፣ እ፣ ፊደል
አንድ አዎ።
ፊደል አዎ።
አሁን እኔ- እኔ የሚያሳየው ፊደል የሌለው ነው።
ያሳያል። ይኸውልህ account history የሚለው ውስጥ ግባና ከዛ አ- አ- voucher account- history የሚል አለ እሱ ላይ ያሳይሃል።
አዎ። እሺ አንድ ቆይ እሱ account history ውስጥ ግባና voucher history የሚለው ላይ check አድርገው። እሺ እሺ እህቴ።
እሺ እሺ እምቢ ካለ ደውልልን ወይ